Hello
ሁሉ ስፖርት ነው በምን ልርዳው
እሺ፣ ሁሉ ስፖርት እንትን point point ን እንዴት አድርጌ ነው መጠቀም የሰጠኝን point መጠቀም የምችለው?
ከአንድ ነጥብ ሰባት በላይ odd አስር ጨዋታ እና ከዛ በላይ stake ኡ ደግሞ ሀምሳ
stake ኡ ሀምሳ ነው እስከ ሀምሳ አዎ እስከ ታዲያ ሀምሳ አሁን- ብለን ሀምሳ
ሀም- ሀምሳ ሀምሳ እና ከዛ በላይ ከሀምሳ ብር እና ከዛ በላይ
ሲሆን ነው።
አዎ
Okay አሁን ሰላሳ ስድስት ስለዚህ አይገዛም ማለት ነው።
አዎ ሀምሳ መሙላት አለበት
ሀምሳ ስሞላ ራሱ አማራጮችን ያመጣልኛል ማለት ነው።
አዎ አሁን ምንም alternative option ስላልሰጠኝ እ፣ እሱ ቢያንስ እንደ ሌሎች መስሎ ሰላሳ ስድስት ነጥብ ነው የሰጠኝ። ቢያንስ እሱን መጠቀም የሚችል መስሎኝ ነው። አቴም ግን ራሱ እዛ ቤት ላይ ሲገባ ይሰጠኛል ማለት ነው።
አዎ
እሺ ሀምሳ በላይ ከሆነ እንግዲህ እንጠብቃለን። እሺ አመሰግናለሁ።